ሂጂ ሂጂ ጩሂ ብረሪ ጥፊ ይለኛል ባይ ባይ ባይ ባይ ባይ ባይ ባይ ባይ ባይ ባይ ባይ ባይ ምንጭና ከተማው አጋምና ቀጋም ሜዳና ተራራ ቆለኛና ደጋው እንዳልተኛ ረጋይ በይ እንዳልጠራ ሰው በይ በይ ጩይ ጩይ ይለኛል በይ በይ ሲናፍቀኛ ሰው በይ በይ በይ በይ በይ በይ በይ በይ በይ በይ ኦ ጥፊ ይለኛል ኦ ሂጂ ቢረሪ ኦ በሀገራችን ወግ ኦ በባህል ኑሪ ኦ ከተሜ ሆነሽ ኦ ብራት ደምሪ ኦ ባላገር ሄደሽ ኦ በእምነትሽ ኑሪ አትከልክኝ ልሂን ነዛ ስንቃል ሽክም ጓዝ አላነሳ እየፈለፈልኩ ማሳ ለማሳ እየዘለልኩኝ ጓሳ ለጓሳ ኦ ጥፊ ይለኛል ኦ ሂጂ ብረሪ ኦ በሀገራችን ወግ ኦ በባህል ኑሪ ኦ ሰፌዱን ሰፍተሽ ኦ ገብስ አበጥሪ ኦ ጎተራ ሞልተሽ ኦ እህል ስፈሪ አማን አይደለም ወይ ባላገሩ ናፈቀኝ ደጉ ሰው ግራ አገሩ አማን አይደለም ወይ ባላገሩ ናፈቀኝ ደጉ ሰው ግራ አገሩ እዩት አካሄዱን ባላገሩ አሰነዛዘሩን ባላገሩ ሽንጥና ዳሌውን ባላገሩ ጓንዴና መውዜሩን ባላገሩ ግርምና ቁምጣው ባላገሩ ሰቅና ዝናሩን ባላገሩ ቀልዱን ጨዋታውን ባላገሩ ሰላምና ፍቅሩን ባላገሩ አማን አይደለም ወይ ባላገሩ ናፈቀኝ ደጉ ሰው ገራገሩ እንዲያው ሂጂ ሂጂ ጥፊ ብረሪ ጩሂ ይለኛል በይ በይ በይ በይ በይ በይ በይ በይ በይ በይ በይ በይ ነፋሹ አየሩ ክረምትና በጋው ሕይወትና ኑሮው መንፈስና ዘጋው ገበጣ ቅልባሹ በይበይ ቀልና ጨዋታው በይበይ ጥፊ ጥፊ ይለኛል በበይ ትዝ ሲለኝ ቦታው በይበይ በይበይ በይበይ በይበይ በይበይ ኦ ጥፊ ይለኛል ኦ ሂጂ ብረሪ ኦ በሀገራችን ወግ ኦ በባህል ኑሪ ኦ ባላገር ሄደሽ ኦ በእምነትሽ ኑሪ ኦ ቤተ ክርስቲያን ስመሽ ኦ ወንጌል ተማሪ አትከልክሉኝ ልሂድ ልነሳ ስንቅ አልሸክም ጓዝ አላነሳ እየፈለፈልኩ ማሳ ለማሳ እየዘለልኩኝ ጓሳ ለጓሳ ኦ ጥፊ ይለኛል ኦ ሂጂ ብረሪ ኦ ባላገር ሄደሽ ኦ በእምነትሽ ኑሪ ኦ ቤተ ክርስቲያን ስመሽ ኦ ወንጌል ተማሪ ኦ ከልክሉኝ ልሂድ ልነሳ ስንቅ አልሸከም ጓዛ ላነሳ እየፈለፈልኩ ማሳ ለማሳ እየዘለልኩኝ ጓሳ ለጓሳ ኦ ጥፊ ይለኛል ኦ ሂጂ